hello ጤና ይስጥልን በሽት ቤት ትላለች።
ቦነስ እንዳለው እና እንደሌለው check አድርጉልኝ።
እሺ ወንድሜ cashier code ንገረኝ።
አስራ ሁለት አስራ ሁለት ሰላሳ ስምንት እሺ
ሀያ ስምንት እሺ
ሰባ ዘጠኝ
ሉስት ነው። እሺ አምስት ቀይ አለው። ይቅርታ። አዎ እሺ እሺ